እንጂ አበላል ያውቃሉ በገብስ እንጀራ ላይ ሂሳብ አርጎ ይላሉን ብዙ ብርዬ እንደነሽ ኧረ እንደምን አለሽ ኧረ ደስ የደሴን ግራዶ ግራዶ ኧረ ደስ የደሴን ግራዶ ግራዶ አለቀልሽ ልቤ ንተንዶ ተንዶ ዘመድ የንደነሽ የአገሬ ልጅ የን አትምጭብኝ በልቤ አርፍ በልተኛ እና አትምጭብኝ በልቤን እናርፍ የልተኛ ገንዘብ አልሆንሽኝም ላንቺ ወረተኛን ዘመድ የንዴነሽ የአገሬ ልጅ የን ያማኝ ውሻ ይሁን ያላማኝን አንበሳ ያማኝ ውሻ ይሁን ያላማኝ አንበሳ እኛ በሰው ነገር እናንተ ቁራ አንከሳ እኛ በሰው ነገር እናንተ ቁራ አንከሳን ዘመድ የንደነሽ እነዚህ ወሎ የችግር አዋ ነው ዛፉ፣ እኒህ አምባሰሎች ችግር አዋ ነው ዛፉ። ምን እየበሉ ነው የሚውረገረጉ የሚውረገረጉን ዘመድ የንደነሽ እንዳና የለኔን ዘመድ የንደነሽ ደስ የደሴን ግራዶ ግራዶ ኧረ ደስ የደሴ ግራዶ ግራዶ አለቀልሽ ልቤን ተንዶ ተንዶ ተንዶ ተንዶን ዘመዶ የንደነሽ የአገሬ ልጅ የን ዘመዶ የንደነሽ ማሲንቆና ክራር ያምራል በኛ እጅ ማሲንቆና ክራር ያምራል በኛ እጅ አሰልጥኖ መስጠት ለመደብን እንጂ ዘመድ የንደነሽ ዘመድ የንደነሽ እስላም ለምልክት እያደርጋል ኮፍያ መጋባት ከአገር ልጅ መፋቀር ከኩያ ዘመድ የንደነሽ ኧረ ያገሬ ልጅ እናና የነኔን ዘመድ የንደነሽ ዘመድ የንደነሽ ኧረ ያገሬ ልጅ መስታወት የጌጤን ምን ሰርቼሻለሁ ሳይሽ መደንገጤን አትምጭብኝ በልሜን አርፌ ልተኛን ገንዘብ አልሆንሽኝም አንቺ ወረተኛን አንቺ ወረተኛን ዘመድ የንደነሽ የአገሬ ልጅየን ዘመድ የንደነሽ ዘመድ የንደነሽ ዘመድ የንደነሽ ዘመድ የንደነሽ